ሄሎ
አቤት።
ጤና ይስጥልኝ።
አብሮ ይስጥልኝ።
ምን ልታዘዝ? ቴሌቪዥን ነው
አ፣ ኢትዮ ቴሌኮም
ኢት- ቴሌቪዥን ነው።
አ፣ አይ ቮይስ በዚህ መጥቶልኝ ነበረ።
እሺ ምን መጣሉት? ቮይስ ልታዩልኝ ትችላለህ?
ምን አሉ?
አ፣
ምንድን ነው የመጣሉት? ፓኬ ምት- ትኬት ነው? ኮይን ነው? የኤስኤምኤስ ፓኬጅ ነው? ቮይስ ነው ቲኬት ኮይን
የገባሉት? ትኬት ነው? ኮይን ነው?
አ፣ ቲኬት
ትኬት ማለት የቴሌቪዥን የእድል ጨዋታ መጫወቻ ማለት ነው።
አ፣ ያው በስልክ ነው።
አዎ ስለዚህ ትኬቱን እድሉን ይሞክሩበት።
አ፣ በቲኬቱ አዎ
አ፣ coin እስከ የ coin ጥያቄና መልስ መመለሻ ነው coin።
አ፣
እሺ